hello
hello hello፣ አቤት።
በእኔ ስትል እንዴት ናቸው?
አብሬስቱን ሰላም፣ እንዴት ነው?
አለን እግዚአብሔር ይመስገን። መረጃ ለማግኘት ፈልጌ ነበር።
እሺ፣ ይቻላል።
ሁለት ነገር አዲስም የአክሲዮን ሽያጭና እሺ፣
normal ደግሞ የቤቶችን ዋጋ ለማወቅ ነበረ።
እሺ፣ ይቻላል። እሺ፣ share ኡ አሁን ሰኞ ላይ ነው ሽያጭ የምንጀምረው።
ኦ ሰኞ ነው የሚጀምረው? እስከ መቼ ቆየ?
አዎ፣ ያው የጊዜ ገደብ የለውም።
እም፣ ሰኞ ግን ወደ ቢሮ ቢመጡ የተሻለ ነው።
አ የት የት ነው office ያለው?
እ ቦሌ ገርጅ ልደት አለ
ልደታ አላችሁ?
ልደት አለን። አዎ።
ልደታ okay። አንተኗ ላይ ይሄ ነጭ ህንጻ ከውስጥ ልደታ ground በመርካቶ አዎ፣ ምናምን።
ground ላይ አለ።
ልደታቱን በልደታ። አ okay።
እዛ አለ።
እሺ፣ በካሬ ሜትር ምን ያህል ነው?
አዎ፣ ቤቶቹ እንደ እንትን ነው። ወደ ዘጠኝ የሚሆኑ site ኦች አሉን።
እህ በካሬ ሜትር ከሰባ ዘጠኝ ሺህ ብር ጀምር አለ።
ሰባ ዘጠኝ ጀምሮ minimum ኡ ነው ሰባ ዘጠኝ ሰባ ዘጠኝ አዎ፣ ወደ ዘጠኝ የሚሆኑ site ኦች አሉን። ያው ከአንድ አመት ሁለት አመት የሚረከቡት ነው።
እም፣ እ፣ ስፋታቸውስ ምን ያህል ይሆናል? አሁን ሰባ ዘጠኝ ያልሽኝ ባለ ካሬ ስንት ከስቱዲዮ ጀምሮ እስከ ባለ አራት መኝታ ስላለን ባለ ስንት ነው የሚፈልጉት?
እሺ፣ studio mini ስንት ካሬ አካባቢ ነው የሚሆነው?
ከሀያ ስምንት እስከ ሰላሳ ስምንት አለ።
እ?
ከሀያ ስምንት እስከ ሰላሳ ስምንት ሰላሳ ስምንት ድረስ አዎ።
እሺ፣ እሺ። እ፣ ልደታ ቤት ሙሉ information ማግኘት ይችላሉ አይደል?
አዎ፣ ስለ ቤቱም ስለ share ኡም እም፣ አዎ ሙሉ መረጃ ያገኛሉ። ነገ ይመቸው ይሆን?
እ፣ ነገ አዎ፣ ልችላለሁ ይመስለኛል።
እሺ፣ ማን ልበል ስሞትን?
አብርሃም እባላለሁ።
እሺ፣ ምን ላይ ነበር ማስታወቂያችን የሰሙት?
አይ እ፣ normal ከ social media ነው።
social። እሺ፣ እሺ፣ አብሮ ነገ ደውሎታል። እሺ፣ thank you እሺ ቻው።